ይስጥልኝ ሁሉ ስፖርት ነው። ባኮ ምለዳው ጤና ይስጥልኝ።
አብሮ ይስጥልን።
ሪፖርት አድርጌ ነበር ከሲቪ ወደ ሁሉ ስፖርት የተቀነሰ ለምንድን ነው ብራችን መጣ የማይመለስ ነው?
መቼ አስር ጊዜ ነበር ምን ሪፖርት መደወል ያደረጉት?
አለብን እኛ በብራችን
መቼ ኦልሞስት ነበር ሳምንት ሆነው ሪፖርት እኮ ያደረጉት?
ሳምንት ሆነው ኦልሞስት እንግዲህ ወደ አም- አምስት ቀን ስድስት ቀን ሆነው እንዴ እኔ ብራችን ማነው ምንድን ስሙ?
ነው? ሙለታ ቴሌግራም ሙለታ ስሙ?
ሀዳሮ
እሱን አላኩም። ዋሌቶቹ ቦታንት ላይ ላኩ። የላኩትን እያየሁት ነው። የላኩትን እያየሁት ነው። እሱን አላኩም። ለዛ ዋሌቶቹ ቦታንት ላይ ላኩትም ይበቃል።
በድጋሚ አስተላልፍ ይሎታለሁ መልስ እናገኝ እኛ ስለምናሳውቀው በድጋሜ ለምንድን ነው በድጋሜ አስር ጊዜ በድጋሜ በድጋሜ እናንተ ስንደውል በድጋሜ አሳልፈናል ነው የምትሉት
ዋሌ- ዋሌቶቹ አስተላልፈን እንሎታል። ደንበኛችን በትዕግስት ይጠብቁ።
እናንትን በይልና እንትን ኮንታክት አድርጉልን እኛ በ- በ- በ- ለብራችን እኛ አስር ጊዜ መደወል አለብን እንዴ አስር ጊዜ መጠየቅ አለብን እንዴ? እኛ እኮ አስፈላጊ ከሆነ እኮ እኛ ካስተመር እኮ ብሬክ ማድረግ ይቻላል የምንጫወትበት እንትን አለ እሱ የላኩልን የትኬት ይሰጠው ልብራቸው እንዲሆናት ዋሌቶቹ ቦታንት